No.
Tiene este link de Instagram.
Hello. This week. This week?
አዎ እንትን ስቱዲዮ አድርጌ ነበር ትናንት ማታበር ኦኬ። ስንት ብር?
አካውንቴ ላይ ሺ ሳት መቶ እሺ፣ በዚህ ስልክ ነው የምትጠቀመው ቤተቤት?
አዎ አዎ።
እሺ፣ አንዴ ቼክ ላድርግልህ። ጠብቀኝ።
እሺ እሺ። በ- በዘጠና ሁለቱ ቤት ነው ስልኩ ያዘው። ሄሎ
ሄሎ።
አቤት። ዜሮ ዘጠኝ ዘጠና ሁለት እሺ፣ አንዴ ጠብቀኝ። እሺ፣ እሺ ዜሮ ዘጠኝ ዘጠና ሁለት ዜሮ ሰባት እሺ፣ አርባ አንድ እሺ።
ሰላሳ አምስት
አንዴ ጠብቀኝ።
እሺ ሰቲሽ ሰንተም ሰቲሽ ሰንተም ቆይ Kanar Rahim kötü olacak çünkü ben sana izletiyorum. Beyefendi. Ne yapıyorsun?
ሄሎ Ben Nihan Ağa, Halil Ağa.
ሄሎ ሄሎ ሄሎ ሄሎ ሄሎ።
አቤት እሺ፣ እ፣ ብሩ ሺ ሰባት መቶ ነው አይደል?
አዎ አዎ ገብቷል እያለ ነው። ወዴት እንደገባ አዎ፣ ወዴት እንደገባ ነገር አዎ ወደ አንድ ሺ እ፣ እንትን ወደ ባንክ ወደ ሲቢኢ ባንክ ማለት ነው አዎ አንድ ሺህ
ሀምሳ አንድ ሀምሳ አንድ ሀምሳ ስምንት ሰባ ሰባት አርባ ሰባት
አይደለም አዎ፣ ወደዛ ነው የገባው።
ወዴት አሁን ወደ ነገርኩ ቁጥር አሀ እኔ የጠራው
የገባው ብሩ የገባው አንድ አዎ።
ሺ ሀምሳ አንድ ሀምሳ ስምንት ሰባ ሰባት አርባ ሰባት ሁለት በዚህ አዎ።
አካውንት በዚህ አካውንት ነው የገባው።
የራስ የራሴ ነው ገብቷል ይላል ጊኒ ዩያ አዎ ገብቷል አዎ ይላል።
እሺ በቃ አይ message ኡ ስለደረሰኝ ነው እኮ ወደ እናንተ የደወልኩት በቃ አይ ገብቷል ነው የሚለው። እኛ ጋር ከኛ ጋር በስርዓቱ መጣ ነው የሚያሳየው።
እኔም አውቃለሁ እንደዛ እንደሆነ እሺ ወንድሜ እሺ እሺ እሺ